ሰላም ጤና ይስጥልኝ ችብችብ
ሄሎ ሄሎ አቤት ሰላም ጤና ይስጥልን።
አብሮ ይስጥልን
ስትሮበሪ አዘን ነበረ ትናንትና እዚህ ፖስታ ቤት አብቅ
ስልክ ንገርኪ መውጣት ኮዷን ልንገርሽ አ፣ ስልክ ቁጥር ስልክ ቁጥር ዜሮ ዘጠኝ አስራ አንድ ሀምሳ ዘጠና ዘጠኝ አሁን የደወልኩበት ማለት ነው አስራ አንድ ሀምሳ ዘጠና ዘጠኝ ስልሳ ስልሳ እም።
okay ትላንትና ነው ያዘዝ አ እሺ ስልክ ቁጥር ልንገሮት
እሺ ቁጥር ነገር okay order ኡ ወጥቷል።
አዎ እሺ ዜሮ ዘጠኝ
እ፣ ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ እም፣ ድግ- ድጋሚ ሀያ ዘጠኝ እንደገና ሀያ ዘጠኝ ሀያ ሀምሳ ሰባት ሀያ ሀምሳ ሰባት ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት ማን ነው ስሙ?
አሚር ይባላል። እስኪ check ያርጉ። ካልያዘው ወ- መልሰው ይደውሉልኝ ለእኔ።
እሺ እሺ።
እሺ እሺ፣ መልካም ቀን።